ጤና ይስጥልኝ
አሎ
ጤና ይስጥልኝ።
ወይ ሰላም እንዴት ናችሁ?
እግዚአብሔር ይመስገን።
አሎ
ምን ልታወቅ?
እ፣ ትናንትና ኦንላይን አይቼ ነበረ እ፣ እዚህ ላይ ደውል ብላኝ ነበረ። ምናልባት ለ ride ምናምን የሚሆኑ መኪናዎች ካሉ ኪራይ check አድርገኝ ብላኝ ነበረ።
ለ ride የሚሆኑ መኪኖች አሉ።
እሺ ዲዛይር አለን፣ ዞታ አለን፣ ዲዛይር አለን፣ ዞታ አለን።
okay፣ ለኪራይ የሚሆኑ ማለት ነው።
በኪራይ የለንም፣ ኪራይ የለንም።
ለኪራይ የለም። ለኪራይ ነበር ያልኳቸው። አናግረኝ ብላኝ ነበር።
አይ ኪራይ የለም።
okay፣ እሺ፣ አመሰግናለሁ።
እሺ